ከባድ ነው ሁሉ ነገር። ሌላው ጤና ይስጥልን።
ሰላም እንዴት ዋላችሁ?
እግዚአብሔር ይመስገን።
አለን እግዚአብሔር ይመስገን። ከ We Plus Solution ነበር የደወልኩልሽ።
ከምን ከ We Plus Solution ባለፈው አውርታል ለመመዝገብ link ልከንላችሁ ነበረ በዚህ ስልክ ቁጥር okay።
register አረግሽ?
እስቲ ቆይ አይ እዚህ አርሙ ለሚያስብ የነበረው አረጋለሁ አላየሁት ነበር።
እሺ በቃ link ኡ በተላከበት ስልክ ቁጥር ምንም አይነት ሀሳብና አስተያየት ካላችሁ መደወልና መጠየቅ ይቻላል።
እሺ እሺ register አድርጎ እዩት። እሺ okay።
እናመሰግናለን። እሺ መልካም ቀን።